Hello Hello
አቤት
text ደርሶኝ ነበር ኢትዮ ቺክን
አዎ ኢትዮ ቺክን ነው። መቼ ነው የደረሰ?
ትላንት አስራ ሁለት ሰዓት አክ- ከምናምን አካባቢ ላይ
ስምህን ንገረኝ እስቲ።
አብርሃም
አብርሃም ማን?
ተፈራ ብሩ
እም፣ አብርሃም ተፈራ ነው።
አ ተፈራ
ዜሮ ዘጠኝ ስልክ ቁጥሬን ንገረኝ።
ሀያ
እህ ሀያ አራት ሀያ ስምንት ሀምሳ
እሺ እ፣ መቼ ደርሰሃል ይላል text ኡ ላይ።
የደረሰኝ
እህ
ትላንትና ወደ አስራ ሁለት ሰዓት ከምናምን ላይ ከአርባ አምስት አዎ።
ከአርባ
ምን የሚል message ነው?
እ፣ የሆነ አንብበኸዋል?
የተመዘገቡ የተመዘገቡበት እ፣ የማ- እ፣ በቃ ስለ እንትን ነው ትዕዛዝ ነበረኝ አዎ። ስለዚህ ቅሬታ አለ ያዘዝኩበትን አለ ጥያቄ አለ።
message ኡ ላይ ግልጽ ያልሆነልኝ ነገር ያዘዝኩበትን እሺ።
ቀን ነው የሚያሳውቀኝ። መቼ እንደሚመጡ ማቅበት ጉዳይ የለም።
አሀ፣ መቼ እንደሚመጡ ነው ነ- ዛሬ አዎ።
የሌለው ወይስ
መቼ እንደሚመጡ ምን ይላል የሚገልጽ ታዲያ?
ቀን የለውም። እኔ አሁን በዚህ ተ- ነገ ተነገ ወዲያ ቢመጡልኝ አምስት መቶዎቹ ይመቸኛል። ያኛው ደግሞ ከአስራ አምስት ቀን በኋላ ቢመጡልኝ መቼ ነው አንተ ይመቸኛል።
ያዘዝከው?
እኔ በሀያ ሶስት እና በ- በሀያ ሶስት እና በሀያ ስድስት
በ- በ- በፈረንጆች ነው በሀበሻ?
አዎ በፈረንጆቹ ሀያ ሶስት
በፈረንጆቹ ሀያ ሶስት ከሶስት ቀን በፊት ነው።
አዎ አዎ
አ እንደዛ ከሆነ ምንድን ነው እ፣ እዛ አካባቢ የኛ ተወካይ አለ። ከእሱ ጋር አዎ።
ትነጋገራለህ። እ፣ አዎ።
መቼ እንደሚመጡልህ እ፣ እሱ ይነግርሃል።
እነሱ በዚህኛው በእንትን ደውል በሚለው ደውለት መረጃ ታገኛለህ ነው ያለው።
አ፣ ቀኑ አሁን እዛ ላይ ቀኑ የለም እ፣ message ኡ ላይ ቀን የለውም። ቀን በዚህን ቀን ይመጣሉ የሚል የለውም።
አይደለ?
አዎ ቀን ያ- ስለዚህ እሱ ያዘዝኩበትን ነው ቀን ነው እዛ አካባቢ የሚነግረኝ።
ያለው ምንድን ነው መሰለህ፣ እዛ አካባቢ የኛ ተወካይ አለ አይደለ? እሱ ነው አዎ ቀኑን የሚሞላው። መቼ ሊደርሱ እንደሚችሉ አንተ አዎ ለመች መቼ ለመቀበል ዝግጁ እንደሆንክ እሱ ነው የሚያሳውቀው። እሱ ከሞላ በኋላ እዚህ ደግሞ አ፣ የሚመጣበትን ቀን ይነግረዋል ማለት ነው።
ጥሩ በቃ እሺ፣ ልጠይቀው እሱን። እሺ ስለዚህ መጀመሪያ ላይ ከእሱ ጋር ተነጋግረህ አ፣ እሺ አ፣ ጥ- ዝግጁ እንደሆንክ ለእሱ ንገረውና አ፣ እሺ እሱ እንዲያስተካክልልህ ከእሱ ጋር ተነጋገር።
ጥሩ እሺ እሺ።
መልካም እሺ።